ጤና ይስጥልኝ። አሪፍ ጊዜ ረዲስ ነው በኮምን እርዶ
አክም ነጋ
አማርኛ መናገር ይችላሉ ደንበኛችን?
አፋን ኦሮሞ መለምደው
ይቅርታ ደንበኛችን አሁን ኦሮምኛ መናገር የሚችል ሳይለም አማርኛ ይሞክራሉ።
አማርኛ እንደው ቆይ፣
እሺ
አማርኛ አይናረግም።
አማርኛ መናገር አይችሉም ደንበኛችን?
አፋን ኦሮሞ እንጂ
አዎ ይቅርታ ደንበኛችን ኦሮምኛ መናገር የሚችል ሰው አሁን የለም።
እስኪ
እሺ መልካም ቀን ይሁንልዎት።